ማታ አልመጣችም ነው
hello hello hello ሰላም ጤና ይስጥልኝ
hello
Afriwork ነበረ አሁን ደውላችሁ ነበር ይቅርታ
ያው የሆነ የስራ ማስታወቂያ post ለማድረግ እየሞከርኩ ነበረ ነው እሺ
I think letter ኡን በጣም ሳናደርግ አስገብተ ነው ከዛ በኋላ decline ብሎ ድጋሚ ማስገባው አልሰራም ብሎ ነበር እንዴት ነው ማለት representative letter ነበር ያስገባሽው
አዎ
okay እሺ በአንድ ስልክ ቁጥር ልንገርሽ እና በዛ ላይ ቴሌግራም ላይ contact አድርገኛለሽ በደንብ እንድረዳሽ ዜሮ ዘጠኝ ሀምሳ ስድስት ያዥና ስልክ ቁጥር ዜሮ ዘጠኝ ሀምሳ ስድስት ብለሻል እሺ ሀምሳ ስድስት ካልሽ በኋላ ስልሳ ስድስት አሁንም ስልሳ ስድስት ድጋሚ እዛ ስልሳ ሰባት
ዩኒቨርሲቲ ቴሌግራም ነው የሚለው